hello ሰላም ጤና ይስጥልኝ ቤት ቤት
ሄሎ አቤት አቤት አብሮ ይስጥልን እግዚአብሔር ይመስገን።
account ላይ deposit አድርጌ በቻፓ ከሲቢ ብር እሺ እ፣ ገንዘቡ ከሲቢ ብሬ ወደ ቻፓ እንደገባ ያሳየኛል። ግን account ኤ ላይ ደግሞ deposit አልሆነም።
እሺ ከሲቢ የተላከልህ message አለች አይደለ?
ከሲቢ የተ አላ አዎ እሷ message ቴሌግራም ላይ ላክልን።
እሺ እሺ በዜሮ ዘጠኝ ዜሮ ሶስት ቤቱ support በሚለው እሺ እሺ እሺ አባ ስለደወልክ እናመሰግናለን። መልካም ምሽት።